Hello
እንዴት ዋልሽማ?
ሰላም ጤና ይስጥልን Best Bet
ሰላም ነው አለን። ምን ነበረ?
cashier ኮድ ልንገርሽ፣ check ታደርግልኛለሽ? ይቅርታ እሺ፣
ልንገርሽ።
አዎ ንገረኝ። cashier ኮድ እሺ፣ አስራ ሁለት አስራ ሁለት
አርባ ስምንት አርባ ስምንት
ስልሳ ስድስት ሰባ አንድ ስልሳ ስድስት ሰባ አንድ ስልሳ ስድስት ሰባ አንድ አዎ።
እሺ፣ ሁለት ጨዋታ ወድቆብሃል። እሺ lost ነው።
okay፣ በሁለት ነው የወደቀው።
አዎ
okay፣ ሌላ ልንገርሽ አንድ ይቅርታ እሺ ጋር ንገረኝ፣ ችግር የለም።
እሺማ እሺ አስራ ሁለት አርባ ስምንት hello
እሺ ይሰማኛል። አስራ ሁለት
hello ይሰማኛል። አስራ ሁለት እሺ አስራ ሁለት አርባ ስምንት አርባ አስራ ስምንት ዜሮ ስድስት አስራ ስምንት ዜሮ ስምንት ዜሮ ስምንት no አስራ አስራ ስምንት ዜሮ ሁለት ስምንት አርባ እ ስምንት ስልሳ ስምንት ዜሮ ስድስት
ስልሳ ስምንት ዜሮ ስምንት እሺ
ዜሮ ስድስት
እሺ አላገኘሁትም። ልክ ነው አይደል የነገርከኝ? አስራ ሁለት አርባ ስምንት
ስልሳ ስምንት ዜሮ ስምንት ከጠፋብሽ ችግር የለውም ቆይ ማለት ካልመጣ እሺ አሁን አገኘሁት። እሺ ይህም ወድቆብሃል። ሻራ ጨዋታ
እሺ thank you ሽማ አመሰግናለሁ እሺ ችግር የለም። እናመሰግናለን። መልካም ቀን ደውለሽ thank you እሺ